አንቺ ጠራ ምንድን ነው የምለው በጣም ሰው ነች ባለነሳ አሁን ነው የጠራው የሚገርምሽ ጤና ይስጥልን ከቢጃ ኢትዮጵያ ነበር የደወልኩሎት ጤና ይስጥልኝ ይሰማዎታል
አዎ ይሰማኛል።
እሺ ሶሪ